ደግሞ እንደምን አለሽ ካላጣሽው አካል በልቤ ቁጭ ብለሽ ታሰኝ ጀመረ ደግሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ ደግሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ ደግሞ እንደምን አለሽ የሽንገላ መስሎሽ እንዳትሰኝ ቅር ከዚህ የበለጠ ያናግራል እንጀግግር ጊዜ መች ያስለያል የፍቅር ሰላምታ ደግሞ እንደምን አለሽ ጠዋትና ቀን ማታ የፍቅርን ምስጢር አድርገሽ ውንደዋዛ ጭራሽ እንዳትይኝ ይሰላምታ አንበዛ ቅርብ ነው ሩቅ ነው አያሰኝ ፍቅር ደግሞ እንደምን አለሽ በየጊዜው በቀን ቁጥር በፍቅር መካከል አያሻም ይሉኝታ ደግሞ እንደምን አለሽ በዋግና ግንማት ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ ደግሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ